ሄሎ አቤት። ሄሎ ሰላም ጤና ይስጥልን። ዲጄ ጆብ አቤት አቤት።
እንዴት ነክ?
ሰላም ነው።
እግዚአብሔር ይመስገን። ዊንታ እባላለሁ ከ We Plus Solution ነበር የደወልኩልክ።
እሺ ስልክን ኢንተርኔት ላይ አግኝቼው ነው።
አ- ድርጅታችን We Plus Solution ሀምሳ የሆኑ አገልግሎቶችን ይዞ ወደ ገበያ መጥቷል እና ከዛ መካከል DJ ን register በማድረግ advert እያደረገ ነው በነፃ ምንም አይነት ክፍያ የለውም።
እሺ እና application ኡን በመጠቀም register በማድረግ ያው promote እንድታደርግ ጋብዘንሃል ለማለት ፈልጌ ነው።
application ላይ ነው ምን የሚባል አዎ እ፣ link አለኝ ከፈለግ ከ Play Store ላይ እና ከ App Store We Plus Solution የሚለውን አውርደክ ራስክ register ማድረግ ትችላለክ።
ነው?
አዎ ለአንተ ነው።
አይ ምን የሚለውን ነው ያልሽው?
እ፣ link ልላክልህ በዚህ ስልክ።
እ፣ እሺ አዎ፣ ላኪልኝና ወይ በዛ በሚያዘኝ መሰረት አደርገዋለሁ።
ም፣ በቃ አመሰግናለሁ። ጥያቄ ካለ በዚህ ስልክ ደውልልኝ።
እሺ፣ አመሰግናለሁ። መልካም ቀን ይሁንልክ።
አዎ።
አሜን። እሺ